ጤና ይስጥልኝ የኢትዮ ቴሌኮም በኮትን ልርዳዎት?
ሰላም ነው አባ።
ሰላም ጤና ይስጥልኝ።
የበረራ መረጃ ፈልጌ ነበር።
ይቻላል። ምን ላግዝዎት?
ከአዲስ አበባ ሮቤ በዚህ ሳምንት መች መች ነው ያለው?
ከአዲስ አበባ ወደ ሮቤ?
አዎ።
እሺ፣ አንድ ጊዜ ልይልዎት፣ ይጠብቁኛል መስመር ላይ።
እሺ፣ እሺ፣ አመሰግናለሁ። እያየሁልዎት ነው። እሺ እሺ።
ወደ ባሌ ሮቤ ነው? ይቅርታ አዎ፣ አዎ፣ አዎ።
እሺ ባሌ ሮቤ ሳይሆን ባሌ ጎባ ነው direct በረራ ያለን እኛ። ወደ ሮቤ በረራ የለንም።
እሺ፣ እሱ ነው ራሱ ነው። እሺ፣ ችግር ኦኬ፣ የለውም።
airport ኡ። እሺ፣ so ወደ ጎባ ከሆነ እሺ፣
any day ነው ያለበትን ቀን ነው ማወቅ የሚፈልጉት? specific ቀን አዎ፣ አዎ።
የለውም።
እ እ specific በዚህ ቀን ነው መሄድ የምፈልገው የሚሉት የለም አይደል? ያለበትን ቀን ነው ማወቅ የፈለጉት።
አዎ፣ አዎ። ሮብ ሮብ ካለ ምናልባት የፊታችን ሮብ። Okay፣ እንደዛ ከሆነ specifically ሮብ ቀን ካለ check ላድርግ።